ሄሎ ሄሎ ጤና ሄሎ ሄሎ ጤና ይስጥልኝ።
ጤና ይስጥልኝ።
ከፍሊንትስቶን ነበር የደወልኩሎት።
እ እ ከፍሊንትስቶን ሆምስ ከምን ፍሊንትስቶን ሆምስ ከዚህ በፊት ስለ አክሲዮን ጉዳይ አውርተን ነበረ።
የት ፍሊንትስቶን ሆምስ
ከኔ ጋር አዎ፣ ስራ ምናምን
አይ ስራ ሳይሆን የዩሱፍ ስ- የአቶ ዩሱፍ ስልክ ነው።
እ እ የአቶ ዩሱፍ ስልክ አይደለም?
አይደለም አይደለም፣ ተሳስቻለሁ።
እሺ እሺ።
እሺ እሺ